necessários. Hã? Não sabe a coisa.
አቤት ወይንሸት አባዬ ሁልጊዜ እንዴት ነህ?
ጠዋት ነው የሚገባው ሁለት ሰዓት ተኩል ነው? አይ ሲሄዱ ስንት ሰዓት እንደሚሄዱ ብዬ ነው አዎ፣ ሁለት መድኃኒት ሰዓት ተኩል ነው ሁሌ የሚገባው አለ።
የሚገባው።
አዎ አይ ደውዬ በቃ አየር እንደዚህ መንገድ ማለት ነው።
ምን አልሽ?
አየር መንገድ ደውዬ አበበ እሺ እሺ። አሎ